ሄሎ ሄሎ ጤና ይስጥልኝ። እማ አብሮ ይስጥልን።
ስኬት ቴክኖሎጂ ነበረ ምን ልርዳሽ?
ሄሎ ሄሎ ይሰማኛል።
አቤት ስኬት ቴክኖሎጂ ነው። ምን ልርዳሽ?
እ ማሽን ዛሬ ይገባላችኋል ተብሎ ነበር፣ አልገባልኝም።
አዲስ ማሽን ነው አዎ ዛሬ ስለ- ይመጣል ብለ ቢሮአችን ይመጣል ብላችሁ ነበር።
ይመጣል። ጠብቂ ያሉሽ ቢሮ
ሮብ ይገባል ነበር ያለኝ።
አሀ፣ ስራ ጠብቂያቸው ስላለ ብዙ ቦታ delivery አድርገው ስለሚመጡ አዎ ጠብቂያቸው። ስልክም ልስጥሽ ደስ ይለኛል፣ ላኪልኝ።
ዜሮ ዘጠኝ እንዲሁ አዎ።
ልስጥሽ እ። ሀያ አንድ ወይ ሀያ አንድ ስልሳ ዜሮ አንድ ዘጠኝ ነው ዜሮ ዘጠኝ ሀያ አንድ ስልሳ አንድ ስልሳ አንድ እ፣ ሰማንያ ሶስት አስራ ስድስት ዮሐንስ ይባላል።
እሺ እሺ እና ደግሞ ሌላ ድንገት የእሱ አ, busy ሆኖ ካላነሳልሽ ሌላ ልስጥሽ። አንዴ ስልኬ ባትል ተሰብኝ ፈተና ዛሬ ነው እርግጠኛ ይመጣል የተባልሽው?
አዎ
እሺ text ላርግልሽ በእኔ ቁጥርማ።
ትችያለሽ፣ ደስ ይለኛል።
እሺ በቃ እሺ እንዳትቆይ ብዬ ነው መስመር ላይ እስከሚከፍት ወይ